ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ምድርዶ አልሐምዱሊላህ። ሰላ አሁን ሶስት ቀን ማለት እሺ፣ አምስት መቶ ብር ወጪ ያደረው ከውድድሩ ማለት ወለት ሄደ ብር
እሺ። ፔንዲንግ የሚለው እ ፔንዲንግ የሚለው ነው።
አዎ ሳምቲንግ ፔ አዎ፣ በንግድ ላይ ነው።
እኮ እኛ ሳውቀናቸዋል። እሺ፣ ይገባሉታል። እያስተካከሉት ነው። ትንሽ
እና የሲስተም ስንት ቀን- ችግር አጋጥሟቸው ነው።
ሶስት ቀን ሶስት ቀን ምን አሉኝ?
እንደ ሶስት ቀን ሶስት ቀን እያስተካከሉ ነው።
አዎ የ system ችግር እኮ ስለሆነ ነው። እያስተካከሉት ነው። ይገባል።
እሺ እሺ።
ደውሎ check ማድረግ ይችላሉ እነሱ ጋር።
እነሱ ጋር ደወልኩ፣ አልገባህንም አሉ። በምን ምን ልደውል አሉ?
እነሱ ጋር ቴ- ቴሌ ብር ሌላ ቁጥር አለው
በዘጠና ሶስት ስልሳ አለ ዘጠና ሶስት ስልሳ አየህ አየህ እሺ፣ መልካም ቀን። እሺ።
አየህ